ወይ
ምን ልርዳት አባት፣ ሰላም ነው።
እግዚአብሔር ይመስገን።
ፕላትም ነበረችኝ ሁለት ሺ ሶስት እሺ ይዘውልን ይምጣው አባት። ፕላ ፕላስን የእንትን ፓስተር ፓስተር አዎ ፓስተር አደባባይ ፊት ለፊት ይዘውልን ቅያሬ ይቻላል።
ይቻላል። የሚያስጨምር ከሆነ ጨምረው።
እም፣ አዎ ይችላል
በቃ ቴ- ትንሽ ግን ንኪኪ አላት ከፊት።
እኮ ይዘውልን ይምጡ። እሺ በቃ እሺ፣ ነገ ጠዋት ይዤ እመጣለሁ። እሺ እሺ እሺ አባት እሺ እሺ። ስልክሽን ወይ ላኪልኛ፣ ትክክለኛ ስልክሽ
በቃ እሺ እልክልዎታለሁ በሚሴጅ ወይ እልክ- ንገሪኝ፣ ንገሪኝ ወይ
እሺ ዜሮ ዘጠኝ ሀያ አንድ ሀያ አንድ ሰላሳ አንድ ሰላሳ አንድ ስልሳ ስድስት ስልሳ ሰባት ስልሳ ስድስት ስልሳ ሰባት እሺ thank you እናት እሺ ነገ እደውልልሻለሁ በቃ እሺ እሺ